ሄሎ ሄሎ እውነት ሰላም ነሽ?
እግዚአብሔር ይመስገን።
እንትን ነበረ መኪና ፈልጌ ነበረ እና ምን አይነት መኪና?
ቢፎርዲ እዛ እንትን ላይ የለቀቃችሁት ነው አይቼ
ቢፎርዲ በቫት ነው ያለ ቫት?
ያለ ቫት ንጹህ መኪና አላችሁ? ንጹህ ንጹህ አለ ነው።
እና በ- የት ነው የምናየው?
ፓስተር አደባባይ
ያስተረደበ እስከ ስንት ነው አዎ።
ያለ ቫን? በ- ባንክ ማመቻቸት ይቻላል?
ምን አልከኝ?
ባንክ ባንክ ባንክ ማመቻቸት ይቻላል?
እ?
ባንክ ባንክ ባንክ ባንክ ያለው ላይ ሄሎ ሄሎ